ቀናት ስትርማከር
የአየር የአየር ትኬት ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት?
ከጎንደር ዲላ ትራንዚት
ከጎንደር የት?
ዲላ
ዲላ በረራ የለም ወይ ሐዋሳ?
እንትን የለም ጋምቤላ ጋምቤላ አለ እኮ ጋምቤላ የሆነ ስንት ነው?
እሺ ሌሎች ለመቼ ነው የፈለጉት?
ለሀያ ነው የሚፈለገው ዋጋ ለመጠየቅ ነበረ።
ኦኬ